ጤና ይስጥልኝ።
ሄሎ ጤና ይስጥልኝ ደንበኞች፣ እንደምን ዋላችሁ?
እግዚአብሔር ይመስገን።
እ- እ- እባክዎ ድራ- ድራፍት ካገኘን ቆይተናል። እንዴት ነው የምናገኘው?
የት አካባቢ ነው ደንበኞች?
ቢ- ሄሎ ሄሎ ደንበኞች፣
ሄሎ የት አካባቢ ነው የሚገኙት?
ቤተል አካባቢ ቤተል እሺ ደንበኞች፣ እ፣ ለጊዜው የተወሰነ ችግር ስላጋጠመ አ፣ ችግሩ
ሄሎ ሄሎ ሄሎ ይሰማል ደንበኞች?
ሄሎ እስቲ አሁን እሺ ለጊዜው የተወሰነ ችግር ስላጋጠመ ካዛንቺስ እ፣ እሺ በፊት ወደ አድዋ ድልድይ ወደ
የት አ- አድዋ ካዛንቺስ ካሳንች ምን ካሳንችስ ምኑ ጋር ወደ አድዋ ድልድይ የሚወስደው መንገድ ቃላ አድዋ ድል አድዋ ድልድይ አድዋ ድልድይ ወደ አድዋ ድልድይ መሄጃ እ፣ ቀላብ trading store የሚባል ቤት አለ፣ ማከፋፈያ ነው። ከዛ ሄደው ይውሰዱ።
ቃላት
trading store
ቃላት trading አዎ የሚባል ቤት አለ፣ እ፣ ከዛ ሄደው ይውሰዱ።
ይሰጡናል እዛ አዎ ይሰጡታል።
እሺ መረጃ ምን ይዘን እንሂድ?
ሌላ ጊዜ በሚያወርዱበት ይዘው መሄድ ይችላሉ። ደንበኛችን አዎ፣ ካርድ እሺ፣ ካርድ ላይ ምናልባት ንግድ ፍቃድ ምናምን
አይ
ያስፈልግ። እሺ ስልክ ስልክ